ሄሎ ሄሎ ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር የምደውለው።
እሺ እሺ እሺ መ- ይሰማል ሄሎ ከቢጃ ኢትዮጵያ ነበር የምደውለው።
እሺ እሺ ትኬት ቁጥሮትን የያዙ ደንበኛችን ትኬት ቁጥር አዎ
እሺ ሰላሳ አምስት አርባ ሁለት
ሰላሳ አምስት አርባ ደንበኛችን- አዎ ሰላሳ አምስት ይዘውታል።
አርባ ሁለት ሰላሳ አዎ።
አምስት አርባ ሁለት አዎ እስከ ሶስት ቀን ውስጥ ባልሞላ ጊዜ ካልመጡ ደውለው በዚህ ቁጥር ድጋሚ ያስመዘግባሉ ማለት ነው።
እሺ ግን በጣም ብዙ ጊዜ ስናስመለስ ስናስመለስ ልክ ነው ልክ ነው። እኔ ደግሞ እንደዛም እዚህ ጋር አድርጌ ጽፌሎታለሁ። በተቻለው መጠን እስከ ሶስት ቀን ባልሞላ ጊዜ መጥተው ያስረክቡታል።
እሺ አመሰግናለሁ ተለዋጭ ሲሊንደር ሳይሰጡት ደግሞ ሲሊንደሩን አያስ አዎ ልጁ አላወቀም እና አጋጣሚ ሰጠ እንጂ ድሮ ትንሿን ሰጥተውን ነው ትልቁን የሚወስዱት እህም።
በአሁኑ ዝም ብለው ወስደውታል ስመጣ ወስደውታል አለ እኔ እንደውም እዚህ እንትን ጀርመን አደባባይ ጋር የሚሞላበት ስላለ እዛ ላስሞላው ነበር ምክንያቱም ረጅም ጊዜ ተቋረጠ ሳይሸጥ ልክ ነው ልክ ነው። ደንበኛችን ለተፈጠረው ችግር በጣም ይቅርታ እንጠይቃለን። ሌላ ምረዳውት ነገር አለ?
አዎ አይ እኔ እንደዚህ ካደረጉ እንዳያስቀሩብኝንም ነው እንትን እያልኩ ያለሁት አዎ ያንን ለማድረግ ነበረ ሲሊንደራችሁን አትስጡ የምንለው የነበረው። በተቻለ መጠን ግን እንዲመለስ እናደርጋለን ደንበኛችን።
በቃ አይ የወሰደውን ሰው አውቀዋለሁ የመስመር ኃላፊው ነው ኤፍሬም ነው ማነው የሚባለው እሱን የወሰደው በቃ እስከ ሶስት ቀን ካልመጣ ደውለው ቅሬታዎትን ያስመዝግቡ። እሺ ደንበኞች እሺ እሺ ስለደወሉ እናመሰግናለን። ስለ አገልግሎት የሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ አመሰግናለሁ